Hello ጤና ይስጥልኝ።
ሰላም
ማሞ ከችፕችፕ ነው የምደውልልዎት።
እሺ፣
ምስክክ ኦረር አልተረካውም አይደል?
አልመጣም። አይዞ
እሺ፣ ነገ የት ላስልክልዎት እቃውን?
እ እንትን ጋር ማምጣት ይችላሉ። እዚህ ቴሌ ሊሴ ጋር ያለው ማለት ነው።
OK ሊሴ።
አዎ
OK እሺ፣ ችግር የለውም። ነገ እዛ ከሆነ የሚመቹት ነገ እዛ ላስልክልዎት።
እሺ፣ እዛ ይሁን። እሺ፣ እሺ፣ ነገ እዛ ይላክልዎታል። መልካም መልካም። እሺ፣ እሺ።
እሺ፣ መልካም